ይቅርታ ህንሱን አንድ ስዕል ዛሬ ልታይል ብዬ ነው። አስራ ሁለት
ምን አሉኝ? ይቅርታ
አስራ ሁለት እሺ፣
ዜሮ ሶስት
እሺ፣
ሰላሳ ሰባት ገባ ነው።
አስራ ሁለት ዜሮ ሶስት ተቋረጠ ትንሽ።
አስራ ሁለት ዜሮ ሶስት እሺ፣
ሰላሳ ሰባት ገባ ነው።
ዜሮ አንድ እሺ፣
እስከ እኔ ኳስር ያለው ድረስ ድንገት እየመሰዩ ይችላል። ጎርሻ